ሰላም ጤና ይስጥልን። ጭብጭብ እባክዎ ምን ልርዳዎ?
ቆየችና ሄሎ ሰላም አለን ደህና ነሽ?
አለን አለን።
እንትን ገዝቼ ነበረ ማማሚን ማንጎና አቮካዶ
ምንና ምን አሉ?
ማንጎና አቮካዶ ገዝቼ ነበርና እሺ
ቀረ አልመጣም። ባለፈ የሚገርምሽ ከሌላ order ጋር አብረን ቀላቅለን እንልክልሃለን ብለውኝ እም፣
መጣ። አዲስ ነገር አለ እነግርሃለሁ ብላኝ ነበር አንዲት የቅርብ ባልደረባሽ።
okay ገባኝ። እ፣ ማንጎና አቮካዶ ወጥቶ ነበር ትላንት አልተደወሉሎትም?
አይ ካልደወለ ሻንዳ አማራ የሚባል ሰው ምናምን ብላችሁ ሰጣችሁኝ። እሱም እም።
እ፣ እስኪ እግዚአብሔር ይመስገን ያልጠፋ።
አልተ- አልተደወሉሎትም አልመጣም።
አ፣ ሌላ order ይዘው ነው የመጡት። እ፣ ከዛ በፊት የተገዛ ከአምስት ቀን በፊት የተገዛ order ነው ይዘው የመጡት።
እሺ እ፣ ዛሬ የሚመጣሉት ከሆነ ሲቀበሉ ደውለው ያሳውቁን፣ እንደወጣ ስለሚያሳይ እዚህ ጋር ማለት ነው። ካልተቀበሉ ደግሞ ማታ ላይ check እናደርጉታልና ነገ ጧት እንዲመጣሉት እናደርጋለን።
ሳይደውሉ ዛሬ እንዴት እ፣ ይመጣል ብለሽ ታስቢያለሽ?
maybe ትላንት ከ- ከ- በተመላሽ order ካደረ ተመላሽ ከሆነ ዛሬ ሊወጣ ይችላል።
ዛሬ ማለት እኮ almost ሰዓት ሰዓት ሰዓት ምክንያቶች መሽቷል እኮ አስራ አንድ ተኩል እኮ አልፏል።
ያው እስከ አስራ እስከ አንድ ሰዓት ምናምን driver ኦች ስለሚሰሩ ነው። እኛ እንደውላለን እኮ አንድ ሰዓት ላይ እኛ ደውለን check እናደርገውታለን፣ ተቀበሉ አልተቀበሉም የሚለውን ነገር።
አይ ሳይደወል ይመጣል ብዬ ስላላሰብኩ ነው። anyways እሺ እሺ ደውለን ነገ እንዲመጣሉት እናደርጋለን። አሁንም ለ- ያው ለነገ አስገባውልዎታለሁ፣ check አደርገውታለሁ ደውዬ።
እሺ እሺ እሺ እሺ፣ መልካም ምሽት።